ሄሎ ሄሎ አቤት።
መልሼ ደወልኩ ከችብችብ ነበር።
እሺ እሺ።
የስድስት ቀን delivery ው ድንች ደረሰኝም ብለው ነበር አይደለ?
አዎ አዎ።
system ላይ check አድርጌ ነበር ግን ደርሷል እኮ እቃው።
እኔም እኮ እያልኳቸው ነው ሾፌሩ ጋር አንዴ ደወለና የዛኔ
አዎ።
አልደወልም ግን delivered ይላል አልኩት። አልደረሰንም ስለው ተመላሽ አለ አዎ።
አልጋው ደውሎ አለ።
okay admin ኡ ተሴ ነው አይደለ?
አዎ okay ግድ እሱ ማውራት አለብን።
አዎ፣ በቃ እሱ ጋር የደውለታ ስልኩ አለ አዎ አዎ ምናልባት እሱር ተረክቦ ከሆነ አብረን ነን ያለ ነው። ከአንድ ጊዜ ነበር ሁላ
okay check አድርገን እናሳውቆታለን።
እሺ እሺ